ሄሎ ሰላም ነው።
ሰላም ጤና ይስጥልኝ።
ችክል
ኢትዮ ቺክን። አዎ
ደንበኛ ነኝ።
እሺ፣
አዲስ የተሻሻለ ጫጩት ዋጋችሁ ስንት ነበር?
እህ
አ፣ ስንት ነበረ ለማወቅ ነበረ።
ዋጋው ነው አ፣
ዋጋው አሁን ላይ የሳሶ ከሆነ ሰማንያ አንድ ብር ከአስራ ዘጠኝ ሰዓት ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም ነው አሁን ላይ
ሰማ- ከጫጩት ብቻውን ጫጭቶቹ ማለት ነው። አዎ፣ ሲመጡ ተከትቦ የሚወጡት ክትባት ጨምሮ አ፣ እ፣ ሰማ- ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም ነው።
እሺ፣ መኖ ሳይጨምር ማለት ነው። ከነ አንድ ነጥብ አምስት መኖ አዎ፣ ጋር መን- እ? መኖ ሳይጨምር ነው።
አንድ ነጥብ አምስት መኖ ጋር ስንት ነው?
አዎ፣ እሱ መኖ አሁን ላይ የ- ድርጅቱ ማቅረብ አቁሟል። አ፣ እ።
በየቦታው ያሉ ተወካዮቻችን በኩል እ፣ መኖ ማግኘት እንዲትችሉ ተደርጓል።
ነው አይደለ?
አዎ፣ ዶሮ ብቻ ነው ጫጭትና አ፣ ክትባት ብቻ ነው ቀጥታ ማዘዝ የሚቻለው አሁን ላይ
አሀ፣ መኖ ቀርቷ እና እንዲሁም ደግሞ
እ፣ የተሻ- የተሻሻለው የኢትዮች ግን የሽያጭ ደንቦችና ሁኔታዎችን ደግሞ እ፣ እየበለጠ እ፣ መረጃ ከፈለጉ በድረ እ።
ገጻችን ገብቶ ማንበብ ይችላሉ። በ message ተልኮላቸዋል ማለት ነው እ፣ link ኡ
በቃ እሺ፣ ጥሩ። ሰማንያ አንድ ሳን- ሰማንያ አንድ ብር ከ
አስራ ዘጠኝ ሳንቲም አቀብሉ። እሺ፣ እናመሰግናለን።
መልካም